ሰላም ቤት ከኔ እባክህ የምንረዳው
ቦነስ ነበረኝ። እስኪ check እንድታደርግልኝ ነበር ትኬት
የካሸር ኮድ ንገረኝ አባት።
cashier code እም፣
እሺ፣ ticket code ኡ ማለት ነው።
የ cashier code አናለሽ ከታች መጨረሻ ላይ
ልጭ ብለሽ ነው።
አለ ከ barcode ኡ ላይ መጨረሻ ላይ ቁጥር ብቻ ሰባት ሰባት ቁጥር ሰባት ቁጥር አ
እሺ እንትኑ እሺ እሺ
የለም እና
ከ- ከታች መጨረሻ ላይ አባቴ መጨረሻ ላይ እሺ፣ ከትኬቱ ጫፍ መጨረሻ እስኪ እንትን እንየው። እስኪ ኦንላይን ነው ጫውት ጋር አ ኦንላይን ነው
ትኬቱን ታዲያ አ- እንትን ማግኒፋይ አላረከውም? መጀመሪያ አልገባህም አይደለ? ትኬት ውስጥ አ አልገባሁኝም። እንትኑን ንገረሽ እንደ ትኬት ነበር ወይ ደግሞ ትኬት ነምበሩ ይበዛል። ለዛ ነው አባቴ። እንትኑን ንገረኝ፣ ቁጥርህን ንገረኝ?
ንገረኝ፣ የደ- የቆረጥ